Hello. Hello. ይሰማል? እሺ፣ deposit ለማድረግ ፈልጌ ማለት ነው እሺ
እና የ best bet account number ኤን ሳይሆን ቴሌብር ሌላ የምጠቀምበት አለ እሺ እና ያንን ማስገባት አልቻልኩም።
አዎ በቻፓ ከሆነ ቴሌ ቤት ቤት በምትጠቀምበት ነው እሺ ዲፖዚት ማድረግ የምትችለው
ዊዝድሮ ግን መፈለግ ትችያለሽ።
አዎ አዎ ዛሬ ነው የጀመረው።
አዎ ዛሬ ነው ለትንሽ ጊዜ እንደዛ ነው
ኦኬ፣ ሳ- ሳንቲም ፔም እንደዛ ነው።
አዎ አይ ቻፓ ቻፓ
ሳንቲም ፔም ስልክ ነው፣ በሌላ ሌላ አይ ስልክ ቻፓ ቴሌብር አይ ቻፓ ነው እንጂ ሳንቲም ቤት ትችላለህ
አይችልም። ይኸው እየሞከርኩት ነው የሞከርከው ነው
እየሞከርኩት ነው። number የሚለው ላይ የራሴን ነው የሚጽፈው
እስኪ የ Best Bet አካውንቱን ማለት ነው።
check እናደርገዋለን እስካሁን ያለን መረጃ ግን የቻፓ ነው
እና እንደውም እ፣ ሳንቲም ፔይ ቆይቷል ከጀመረ። ቻፓ ነው ዛሬ የጀመረው።
እሺ፣ check እናደርገዋለን እሺ። ሰርቶ ነበረ ለዛ ነው እሺ
እሺ ናት።
እሺ እሺ መልካም ምሽት እሺ እሺ።